እኔ አልጠገብኩም ገና ድንጋይ ድንቁን አብስሬ ስራውን አርንቄ ስለ ዝናው ዘምሬ እኔ አረካሁን ገና ድንጋይ ድንቁን አብስሬ ግዛቱ ወሰን የሌለው ብርታቱን አይቼዋለው ስለ እርሱ እናገራለው አላፍርም ልቤ ሙሉ ነው ግዛቱ ወሰን የሌለው ብርታቱን አይቼዋለው ስለ እርሱ እናገራለው አላፍርም ልቤ ሙሉ ነው ምድርና ሞላዋን የእርሱ ሞገስ ሞልቷታል። አለቅነት ስልጣናት ለኃይሉ ተገዝተውለታል። ለግዛቱ ወሰን የለው ኃይላትን ሁሉ አንበርክኳል። ዘመን ዓመታትን ሽሮ በዙፋኑ ጸንቶ ይኖራል። ለግዛቱ ወሰን የለው ኃይላትን ሁሉ አንበርክኳል። ዘመን ዓመታትን ሽሮ በዙፋኑ ጸንቶ ይኖራል። ለዚህ ነው እንዲህ ማለቴ ኮራሁኝ እኔስ በአባቴ ብናገር አፌን ሞልቼ አላፍርም ስላዩ ዓይኖቼ። ለዚህ ነው እንዲህ ማለቴ ኮራሁኝ እኔስ በአባዬ ብናገር አፌን ሞልቼ አላፍርም ስላዩ ዓይኖቼ ሰማያት አክብሩት፣ ፍጥረታት ሁሉ አድንቁት፣ ልጆቹ አምልኩት፣ ድንቅ ድንቁን ዘምሩት። ሰማያት አክብሩት፣ ፍጥረታት ሁሉ አድንቁት፣ ልጆቹ አምልኩት፣ ድንቅ ድንቁን ዘምሩት። ድንቅ ድንቁን ዘምሩት፣ ድንቅ ድንቁን ዘምሩት። ስራዎቹን አብስሩ፣ ስራዎቹን አብስሩ። የተቀጠቀጠውን ያንን ሸምበቆ አጽንቷል። የሚጤሰው ክር እንኳን አይ በመንፈሱ ዘይት ነዷል። ምስኪኑ በእርሱ ላይ ታምኖ አፍሮ መቼ ይመለሳል? በመጠበቂያው ታግሶ ባዶ በረቱ ሞልቶ ያያል። ምስኪኑ በእርሱ ላይ ታምኖ አፍሮ መቼ ይመለሳል? በመጠበቂያው ታግሶ ባዶ በረቱ ሞልቶ ያያል። ለዚህ ነው እንዲህ ማለቴ ኮራሁኝ እኔስ በአባቴ ብናገር አፌን ሞልቼ አላፍርም ስላዩ ዓይኖቼ ለዚህ ነው እንዲህ ማለቴ ጎራ ሆይ እኔስ ባባዬ ብናገር አፌን ሞልቼ አላፍርም ስላዩ ዓይኖቼ። ሰማያት አክብሩት፣ ፍጥረታት ሁሉ አድንቁት፣ ልጆቹ አምልኩት፣ ድንቅ ድንቁን ዘምሩት። ሰማያት አክብሩት፣ ፍጥረታት ሁሉ አድንቁት ልጆቹ አምልኩት፣ ድንቅ ድንቁን ዘምሩት፣ ድንቅ ድንቁን ዘምሩት፣ ድንቅ ድንቁን ዘምሩት፣ ስራዎቹን አብስሩት።